ለጤና ይስጥልኝ ስትነኛ ቤት ደስ የሆነ ሰ ሀምሳ ሶስት ሰማ እንዴ ነው ደመሲ ማሳደሪያ ከስራ ስልክ ነው የምንለው ለው ጨርስ ልወርደሩ አሳውቂያ ደመሲ አሳውቂያ ዳል ና ነገር አምሪክ ና ምንድ ነው ኦኬ ሳፍ ነው ሀምሳ ሰማንያ ሀምሳ ሶስት ሰማንያ
ሰማንያ አደ
እና ተሳክሎ እንትን አቤት ጨርሻው ስልክ አነስ ነው እኔ ነግሬልሃል እሺ ኦቱ ባለ ነው ቆርጦ ነው የምትልልኝ
እኮ ነግሬልሃል